hello ጤና ይስጥልኝ።
ወይ እኔ ነሽ ብሩክን ፈልጌ ነው።
እ እ
ብሩክ አረካ ነኝ። ብሩክን ፈልጌ ነው።
እሺ እ ብሩኬ ያው ወጥቷል ወይ ትንሽ ያ- ቆይተህ ትደውላለህ?
አ
ትንሽ ቆይተህ ትደውላለህ?
አዎ እኮ እየሰራልኝ ነበረ፣ ግን ሰርዶ አዎ።
service እያለ አይ ይመጣል እኮ
እሺ፣ አንቺ ሳታክ ይልኛል።
እ እ
የውሻ ለምንድን ነው ሎ ሰርቪስ የሚለው?
አዎ እኮ ይመጣል። ሲመጣ እነግርልሃለሁ። ይመጣል አሁን እሺ፣ ብሩክ አንቺም አረካ አይደል አስተካክል- ያልከኝ?
አ- አንቺም ካስተካከል አስተካክል ይልኛል።
ኦኬ እሺ። ምንድን ነው የሆነብህ?
ጉኖ ማዞሪያ ሁለት እሺ ማለት ጉኖ ማዞሪያ አንድ እና ጉኖ ማዞሪያ ስድስት
እሺ
ውሻ ከ- ከሮጠ በኋላ ነው የሚያሳየው ነው service እያለ
no service ነው የሚለው?
አዎ እሺ በቃ check አድርጌ አሳውቅሃለሁ።
ጠብቅሻለሁ።
እሺ